алло
መለሰው።
አለው
ይሰማኛል። አይሰሙትም?
ተሰማኝም እንትን ይሄ አስራ አራት ስልሳ አራት ዜሮ ሀያ ስምንት ነው ኮድ ቁጥር
እሺ፣ ስለምንድን ነው ለማወቅ የፈለጉት?
ሳወርድ ሜሴጅ እንቁም ይገባ አለ ቢራም ድራፍትም እህ
ከ- እያወረድኩኝ message ኡ መግባት ካቆመ አስራ አምስት ቀን አልፎታል።
እህ። እሺ፣ እባክዎትን ቢዣ ቁጥሮትን ይንገሩን።
አስራ አራት
እሺ፣ አስራ አራት ስልሳ አራት
እሺ።
ዜሮ ሀያ ስምንት
አንድ የመስመር ላይ ጠብቁኝ።
እሺ
ሚኪ ግሮሰሪ ነው ደንበኛችን።
አዎ
እሺ፣ ስሞትን ሊነግሩን ይችላሉ?
የን- የሚካኤል ተስፋዬ የእርሶ ስም የእርሶ ስም።
ሚካኤል ተስፋዬ
አሁን የደወሉበት ስልክ ቁጥር ሊያዘው እርሶ የሚገኙበት አዎ
እንቆ የሚ- የሚጠቀሙበት ይሄ ቁጥር ነው ሌላ ቁጥር ነው
እንቁ ደግሞ ሌላ ቁጥር አለው እንዴ?
ማለት ሌላ ስልክ ቁጥር ነው የሚጠቀሙት በዛ እ- ነው ወይስ አሁን በደወሉበት ማለት ነው?
በዚህ ነው በዚህ ነው።
እሺ እባክዎትን አንድ የመስመር ላይ ጠብቁኝ። የመለስ እሺ። እሺ
ደረሰኝ ያስቆርጡ ነበር።
አዎ አስቆርጣለሁ፣ ግን ደረሰኝ ምንም ጥቅም ስለሌለው አላስቀምጠውም። ያው ይጣላል።
እሺ ደንበኛችን ያው ደረሰኝ ያስቆርጡ ከነበረ የ system ችግር ነው። እኔ ለሚመለከተው አካል ያለውን ቅሬታ አስተላልፌዋለሁ።
አዎ እና ንገሪልኝ፣ እያወረድን የሌላ እንደዚህ የሚያወርዱ ምናምን ሆቴል ስጠይቅ እ፣ የእነሱ ይሰራል አሉኝ። እኔ እንደውም ከዚህ በፊት እኮ አሳውቂያለሁ። አሁን ድጋሚ ነው የማሳውቀው።
እሺ እሺ ደንበኛችን እሺ።
እሺ ግልጽ ነው። ሌላ መረዶት ነገር ይኖራል?
አይ በቃ ጨረስ።
እሺ ለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ሀሳብና አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ